ጤና ይስጥልን ቤት ቤት ረዴት ነው የምንረዳው?
ትኬት አንድ ክለብ ጥሎኝ ነበረ።
እሺ ካሻር ኮዱን ንገረኝ።
አስር አስር ሰማንያ ሰማንያ ሰላሳ አንድ ሰላሳ አንድ
ሰማንያ አራት ሰማንያ አራት
አስራ አንድ ከሀያ
ሄሎ አቤት ሎስት ነው። እሺ ቦነስ የለውም።
የለውም።
አዎ
እሺ እሺ